ዘጠና ስድስት ሄሮድኔስ ኢንዱስትሪ ቤት
ሌላው ጤኔስ ኢንዱስትሪ ቤት ነው የምትነዳ?
አንድ ጨዋታ አውቶብኝ አልተመለሰልኝም።
እሺ
እም? ሄሎ
ሄሎ
ወይ ልንገረን ሆኑ አዎ ይቻላል።
አስራ አንድ
እሺ
ዘጠና ዘጠኝ እሺ
አምስት ሰባት እሺ ዘጠና ስድስት
ሰላሳ ዘጠኝ ነው ያሉኝ? ይቅርታ ዘጠና ስድስት ዘጠና ስድስት የመጨረሻው እሺ፣ ስለተቆራረጠ ነው። እሺ እሺ
እሺ፣ አሁን ታርሟል። መቶ ብር ተመላሻለሁ።
መቶ ብር ብቻ
አዎ
እሺ።
የወጣው ጨዋታ እሑዱ ነው የሚወስነው።
እኮ ወዱ ታዲያ ሁለት ነጥብ አምስት አይደለ ሰማንያ አምስት አይደለ አዎ ቶታል እና እሑዱ ቶታል እሑዱ አለ መቶ ሀምሳ ስድስት የሚለው
እ ቶታል ኦዶ አለ አይደለ? 156 ነጥብ 33 ለወጣው አዎ።
ጨዋታ ኦድ ሲካፈል እ የሚመጣው ኦድ
በሀምሳ ብር ተይዞ እንደዚህ ነው የመለሰው የሚመጣው odd ከ20 እስከ አዎ።
40 ከሆነ እንደዛ ነው የሚሆነው 100% እና 200% እ detail እንትኖች አሉ website ኣችን ላይ promo የሚለው ላይ ገብተው check ማድረግ ይችላሉ። detail አለው እያንዳንዱ ተመላሽ እንዴት እንደሚከፈል
አይ ሻይ ሌላ እንትን ላይ እንደዚህ አይደለም ብዬ ነው ችግር እ የለውም።
ምናልባት link ኡን ልላክሎት check እንዲያደርጉት
እ?
link ኡን ልላክሎት promo አዎ ላይ ላከውና website ኣችን ላይ እሺ፣ ቁጥሩን ይንገሩኝ። ቴሌግራም የሚጠቀሙበት
አስራ አምስት እሺ፣
ዜሮ ሁለት እሺ፣
ሰላሳ አንድ አስራ አራት ሰላሳ አንድ አስራ አራት አዎ እሺ፣ እልክልዎታለሁ። እሺ።
እሺ ተመላሹን ላከዋ ሌላ ላይዝበት ነው
ተመላሹ አሁን ሳርሞ አ፣ ገብቷል አካውንቱ ላይ
የለውም እዚህ ላይ እሺ እያየሁት ነው እኮ ስልኬ ላይ አልገባም ስንዘጋቡ ይገባ ይሆናል
አ ሪፍሬሽ እስቲ ያድርጉትና እሺ አሁን ስለታረመ ይገባል። አሁን።
አይ እሺ እሺ፣ እሺ፣ መልካም እሺ